ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ከአሪፍ ፔ ነበር የምደውልሎት።
እ ከአሪፍ ፔ ነበር የምደውልሎት። አሁን ደውለው መስመሩ ተቋረጠ።
አማርኛ እንዳንዳው
ምንኛ ነው የሚችሉት ደንበኛችን?
እንዳንዳው እንዳንዳው አማርኛ
እሺ ደንበኛችን መልሰን እንደውላለን።
አማርኛ አይችልም።
እሺ መልሰን እንደውላለን።